ከዛሬ ካንተ ጋር እኔ ተጉዣለው ብዙ አብር አንዱ ሲሄድ አንዱ ሲመጣ አትቀየር አንተ ግን ጌታ ጥቁራዬ ፊት አይቀየር አትዘጋም ምሕረትም ኧረ ስንቱ ስንቱን ረስቶ እፎይ ብሏል አንተኑ ታምኖ እስከ ዛሬ ካንተ ጋር እኔ ተጉዣለው ብዙ አብር አንዱ ሲሄድ አንዱ ሲመጣ አትቀየር አንተ ግን ጌታ ጥቁራዬ ፊት አይቀየር አትዘጋም ምሕረትም ኧረ ስንቱ ጭንቁን ረስቶ እፎይ ብሏል አንተን ታምኖ ያውን ያውን ያውን ያውን አልወደኩም በፈራሁት ላይ የኔ ኢየሱስ አይን አይኖቹን ሳይ ከእናት ከአባት ከወዳጅ ይልቅ ጠብቆኛል ክፉ ላይ እንዳልሆን ዞር አረገው ከፊቴ ገፎ ያንን ሐዘን ለእኔ አስቦ የተማሰው ጉድጓድ ተዘጋ በአንድ አፍታ ሌሊቱ ነጋ አልወደኩም ከፈራሁት ላይ የኔ ኢየሱስ አይን አይኖችን ሳይ ከእናት ከአባት ከወዳጅ ልጅ ጠብቆኛል ክፉ ላይ እንዳልሆን ዞር አረገው ከፊቴ ቀርቦ ያንን ሐዘን ለእኔ አስብ የተማሰው ጉድጓድ ተዘጋ አንድ አፍታ አንድ ላይ ያው ነው ያው ነው ያው ነው እልበል ምን ልናገር ቃላቶች አጠሩኝ የሞትን አዋጅ ሽረ በሕይወት ብርስ ይለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለኝ ምን ልበል ምን ልናገር ቃላቶች አጠሩኝ የሞትን አዋጅ ሽረው በሕይወት ቅርስ ይለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ እኔማ ሳሰላስለው እኔማ የትናንቱን እኔማ ምክንያት ሆነኝ ለማመስገን እኔማ እንደ ሌላ ሰው የማያሰኘኝ አገር ያውቅ የለ ስለው የትናንቱን ምክንያት ሆነ ለማመስገን እኔማ እንደ ሌላ ሰው ዝም አያሰኝ አገር ያውቅ የለም እኔማ እንደ ዳህዬ የተጠበቀው ጉድጓዶች ምንጫቸው ደረቀ ያሜደ እያለ የሜደ እያለ ብቻውን ድንቅ የሰራ በደረቁ ምድር ምንኛ ታማኝ ነው ታማኙ እግዚአብሔር ምንኛ ታማኝ ነው ታማኙ እግዚአብሔር የተጠበቁ ጉድጓዶች ምንጫቸው ነጠፍ ያሜደ እያለፈ የሜደ እያለፈ ብቻውን ሕዝቡን የመራ በደረቁ ምድር ምንኛ ታማኝ ነው ታማኙ እግዚአብሔር ምንኛ ፍቅር ነው አፍቃሪ ነው እግዚአብሔር አለኝታዬ አለኝታዬ አለኝታዬ አለኝታዬ መከታዬ መከታዬ መከታዬ አለኝታዬ አለኝታዬ አለኝታዬ አለኝታዬ በሉት አለኝታዬ መከታችን ጭምር ነው እግዚአብሔር መከታዬ መከታዬ መከታዬ መከታዬ መከታ እስቲ እናጨብጭብ ሃሌሉያ ቁም ነገር ተገኘበት አይጠቅምም የተባለ ከእርሱ ጋር አብሮቷል በንጉሥ ገበታ ላይ ተገኘ በክብር ምስኪኑን የሚያከብር ማነው እንደ እግዚአብሔር ቁም ነገር ተገኘበት አይጠቅምም የተባለ አሌሉያ ጌታ ከእርሱ ጋር አብሮዋል በንጉሥ ገበታ ላይ ተገኘ በክብር ምስኪኑን የሚያከብር ማነው እግዚአብሔር እኔማ ሳሰላስለው የትናንቱን ምክንያት ሆነ ለማመስገን እኔማ እንደ ሌላ ሰው ዝማ ያሰኘኝ አገር ያውቅ የለ እንደ እኔማ እኔማ እኔማ ሳስላስለው እኔማ የትናንቱን እኔማ ምክንያት ሆነኝ እኔማ ለማመስገን እኔማ እንደ ሌላ ሰው ዝማ ያሰኘኝ አገር ያውቅ የለ እንደረዳኸኝ እኔማ ሳሰላስለው የትናንቱን ምክንያት ሆነኝ ለማመስገን እኔማ እንደሌላ ሰው ዝማ ያሰኘኝ አገር ያውቅ የለ እንጀራ ካህኔ አለኝታዬ አለኝታዬ አለኝታዬ አለኝታዬ መከታዬ መከታዬ መከታዬ መከታዬ አለኝታዬ አለኝታዬ አለኝታዬ አለኝታዬ መከታ መከታይ መከታይ